ይስጥልን። ቤት ቤት ረዲት ነው የምንረዳው።
አውሬ ስጥልን የጥቆር ቢኤስቲዲ ቆርጠ ነበር እሺ፣ ካሸር ኮዱን ንገረኝ።
ካሻር የትኬት ትኬት ነው የትኬቱን አዎ፣ ከታች ያለው ካሸር ኮድ የሚል አለ።
እሺ ካሻር እሺ እ ሲ
ሲ አይደለም፣ እሱኛው ሳይሆን ከታ- ወ- በወረቀት ነው የቆረጥከው።
በወረቀቷ ቤስቲቲ ከሚለው አዎ፣ ከታች ከ barcode ታች ማለት ነው። cashier code የሚል አለ። እሱን ንገረኝ።
እሺ cashier code እሺ ሀያ አምስት አስራ ሁለት ሁለት ያዙ የሚለው ነው እ
ሀያ አምስት
አይ፣ እሱ- እሱኛው ሳይሆን እ እ እ cashier code ብሎ አስራ ሶስት ምናምን የሚጀምር የለም
ጣሪ የማይ
ከ- ይሄ ብር ብሩ ያመጣልሃል የምታሸንፈው ብር ብሎ አዎ አዎ አዎ ከሱ ታች ከሱ ታች የሆነ barcode ነገር አለ።
አስራ ሶስት አስራ ሶስት ሰላሳ አንድ ሰላሳ አንድ ሀያ ሰባት ሀያ ሰባት ስልሳ አራት አራት እ ሁለት ጨዋታ ቀይ ሆኗል።
እና ተሸንፈናል።
አዎ
እናመሰግናለን።
እሺ እኔም አመሰግናለሁ።